hello ጤና ይስጥልኝ። ጤና ይስጥልኝ።
ኦ
ከአርፊ ነበር የምደውልሎት።
አትም
ዛሬ ደውለውልን ነበርና የሚፈልጉትን አገልግሎት አግኝተዋል? እሱን ለመጠየቅ ነበር ኦ።
የደወልነው። ማለት
hello
ይሰማዎታል?
ሄሎ
ይሰማል።